ሄሎ ሄሎ ጤና ይስጥልና። ያልታረመ ጥቂት ነበር፣ እሱን ለማሳረም ነበረ።
ጋሪ cashier ኮዱን ጋር አስራ አራት አስራ አራት ሀያ ዘጠኝ ሀያ ስድስት ዘጠና ሀያ ስድስት ዘጠና ዘጠና አዎ።
እሺ እ በ- በአራት ጨዋታ lost ሆኗል። አንድ ጨዋታ ደግሞ የተራዘመ አለ።
እሺ አሁን ቆይ እስኪ ሌላም አለ አስራ አራት ሀያ ዘጠኝ እሺ አርባ አራት ሰባ አምስት
ይሄ ደግሞ ይሄም እንደዛው በአራት ጨዋታ lost ሆኗል። ወደ ሶስት ጨዋታ ደግሞ ተራዝሟል።
አመሰግናለሁ።
እሺ መልካም መልካም ቀን ይሁንላችሁ።